ብሎሽ መስመር ስላ
መስመሩ ነው መሰለኝ።
የትኛውስ ነው ደንበኛ አ አ ብስራት አ ብስራት ስልክሽ ይቆራርጣል አይሰማም።
ሲንቀሳቀስ
ያንቺ መሰለኝ እኮ እኔ እንኳን ሲንቀሳቀስ ሞተር
አ ይፈራል ይሰማል
ላይ ቆዩኝ